ጤና ይስጥልኝ። hello ቪዛ ማሁዛ ነኝ። እባክዎ ምን አይነት የጉዞ መረጃ ልንገሮት?
hello፣ ስለ አሜሪካ ቪዛ መረጃ ፈልጌ ነበር።
ከዚህ በፊት ሄደው ያውቃሉ?
አይ አላውቅም።
በምንድን ነው መሄድ የፈለጉት?
በቱሪስት
በቱሪስት መሄድ ፈልገው ነው?
አዎ አዎ።
እሺ ደንበኛችን መጀመሪያ ላይ purpose ዎን ማወቅ አለቦት ለመሄድ የፈለጋችሁትን።
ምኑ?
በቱሪስት መሄድ ከፈለጉ መጀመሪያ